Teniste, no es un curso, hace minutos.
ሰላም ነሽ? እንዴት ነሽ?
እግዚአብሔር ይመስገን።
አሁን ይኸውልሽ ሁለት መቶ ሀምሳ ብር ጋ- ያ- ላ- ያ ፍጡር ፍጡር አምላክ ቴሌ ብር ላይ አስገብቼው አልገባልኝም ወደ አካውንቴ።
እሺ ቼክ እናደርግሎታለን። እ፣ ይገባሎታል እ፣ ሲስተካከል።
Okay ነው እንዴ?
አዎ
አሁን እሺ ሁለት መቶ ሁለት መቶ ብር አስገብቻለሁ። ያው ስልክ ሁሉ ልኬያለሁ አሁን በቴሌግራም ማለት ነው።
እሺ እኮ እናይና ሲገባሎት እዛው ላይ ቴሌግራም ላይ ገብቶሎታል እንለውታለን።
እሺ እሺ እሺ